Hello. Hello
አቤት ይሰማኛል።
ኧረ order ኡ የቀረው አስር ደቂቃ ነው አስራ አምስት ደቂቃ እንደ ገና ምግቡ እስካሁን አልተሰራም።
ምን ሬስቶራንት ነው?
በርገር ጊኒ
በርገር ጊኒ። እስኪ order number ኡን ንገረኝ።
ዜሮ ዜሮ ሰላሳ አንድ ዜሮ ዜሮ ሰላሳ አንድ ሰላሳ አንድ ማን ነው ስምህ?
ገዛኝ እየሰሩት ነው ገዛኸኝ?
እኔ አላውቅም።